ትኬት ሙሉ አልበራልኝም።
እሺ cashier code ኡን ትነግረኛለህ?
አስር
እሺ አስር ሰላሳ ሰባት ሰላሳ ሰባት አርባ አንድ አርባ አንድ ዘጠና ዘጠና መጨረሻ hello አለው አለው። እሺ እያየሁልህ ነው። አሁን በርቷል አባ። እሺ እጅግ አድርገው።
እሺ እሺ እናመሰግናለን ስለደወልክ። መልካም ቀን።